ሰላም እንዴት ዋላችሁ? እናት
እንትን ነው የቡልቡላ ጋ ያለው branch ኣችሁ nebulizer አለው እንዴ?
ምን nebulizer nebulizer machine
እስቲ ቡልቡላ ለዚህ ላይ- የእነሱ ስልክ ልስጣችሁ።
እስቲ እሺ ስጪኝ። ያዝ ያዝ እሺ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት አዎ እሺ አመሰግናለሁ። እናት።
እሺ